ሄሎ ሄሎ
ሰላም ነው ጀሪ?
ሰላም ነው። ጄሪ አይደለሁም ዲቦራ ነኝ። ዮሐንስ እሺ ዲቦራ እንዴት ነህ?
ሰላም ነህ?
አለሁ ይመስገን።
አለን አለን። installation ብለህ ነበረ የጂአር አዎ ኮሌጅ ላይ አዎ አማንን አዎ አማንን ጃር ሳይሆን እንትን ኬሮን ነው እንጂ ካይረን የትኛው shop ላይ እ፣ ዮሐንስ?
አሁን አዲስ የላካችሁልኝ አለ አ- አ- የአማንን ስልክ ልስጥሽ። አማንን ታወሪው አጋጣሚ እሱ ነው ቴክኒሻኑ።
እሺ አዲስ user ተልኮልህ ነው አዲስ?
አዎ user ዛሬ ተልኮልኝ። አዎ እሺ በቃ እንትን በልልን። እሱ አዎ፣ በምን text ላድርግልሽ? አሁን ልንገርሽ።
ቴሌግራም ላይ እሺ፣ ወይም እዚህ ኢንተርኔት እኮ የለኝም ለዛ ነው።
sorry፣ እሺ ንገረኝ።
እሺ ዜሮ ዘጠኝ እሺ አስራ ስምንት አስራ ስምንት ሀምሳ አንድ ሀምሳ አንድ ሰማንያ አንድ ሰማንያ አንድ ዘጠና ዘጠኝ ዘጠና ዘጠኝ አማን ነው ያልከኝ አይደል?
አማን አዎ እሺ እዛ shop ያለው እሱ ነው።
አዎ እሱ ነው ያለው እዛው ኢንተርኔት ይዞ እሺ ዛሬ ነው ዛሬ ነው የተላከልክ?
አዎ ተስፍሽ ጠዋት ልኮልኝ ነው አሁን ተስፍሽ፣ ስታል እሺ በቃ እሺ እንሰራዋለን።
እሺ